ሄሎ ሄሎ ጤና ይስጥልን።
አብሮ ይችላል ክሮስ ሚን ኮል ትራንስሌሽኖች ናችሁ?
አዎ ነኝ።
እሺ እኔ ሀሩን ይባላለሁ። የምደውለው ከቢ ፕላስ ቴክኖሎጂ ሶሉሽን ነበረ እ ነበረማ ከዊ ፕላስ ሶሉሽን
ኦኬ እሺ
እኛ መተግበሪያ ወይም አፕሊኬሽን ነበር ዴቨሎፕ ያደረግነው።
አሃ ሶ እሱ ላይ ድርጅቶን በማስመዝገብ በነጻ ማስተዋወቅ ትችላላችሁ። ከእናንተ የሚጠበቀው ከ Play Store ላይ ወይም ከ App Store ላይ እ ደ- እም፣ application ኣችንን download ማድረግ ብቻ ነው። ከዛ register ማድረግ ማለት ነው። እናንተ የምትሰጡትን service እና ስልክ ቁጥራችሁን እና አድራሻችሁን መመዝገብ እዛ ላይ
okay አለው የሆነ መመዝገቢያ log አለው።
yeah አለው። እኔ link ኡን መላክ እችላለሁ፣ በ normal text ወይም በቴሌግራም መላክ እችላለሁኝ። ግን አዎ።
እ፣ በ- በ normal ስልክ ላይም iOS ም ከሆነ Android ም ከሆነ መስራት ይችላል።
እሺ ጥሩ።
ሶስት እና ቴክም ግን አለ። link ኡን ልላክልህ።
ምን የ application ኡ ስም We Plus We Plus የ application ኡን ዊ ፕላስ ዊፕላስ solution We እኮ Plus solution።
ላኪልኛል።
እሺ እሱ ልክልሃለሁ።
ላኪልኝ።
እሺ እኔ እኔ ነኝ ሎጉን ሞልቼ ከስሜን register ማስደርገው ወይስ እናንተ ናችሁ ታረጉ?
ልክ እሱን ስትጭ link ኡን ስትጫነው ወደ application ኡ ይወስድሃል። ከዛ እሱ ላይ register ማድረግ ማለት ነው። step ኦች አሉት። አንተ provider ብለህ service ሰጪ ስለሆንክኝ መላክ ትች- መ- መመዝገብ ትችላለህ።
Okay ምንድን ነው ማለት ሶፍትዌራችሁ ምንድን ነው?
አሁን ለምሳሌ ምንድነው በ- እ፣ ለየት የሚያደርገው አዎ እ፣ ጂጂን ምናምን ትጠቀማለህ። እነሱ አሁን ጂጂን ጂጂ አዲስ ምናምን መገበያ ናቸው?
ፌስቡክ ላይ ጂጂ?
ምናምን ጂጂ አዲስ እ Okay okay ወይም ደግሞ እ፣ ለምሳሌ ቢዩ ምናምን ኡበር ከሆነ ደግሞ እነ ራይድ አሉ።
Okay ልክ እንደሱ ስ- ይሄም application ነው። በውስጡ ግን ሀምሳ አይነት service ን ማግኘት ትችላለህ።
Okay እና እናንተን የ- ያው translation translators እ፣ አንዱ service ኣችን ስለሆነ እድሉ እንድታገኙ ማለት ነው። በነጻ ተመዝግባችሁ በነጻ Okay.
ማስተዋወቅ ትችላላችሁ። ያው ተጠቃሚ የሚያደርገው እናንተን ነው። ምንም አይነት ክፍያም fee ም የለውም።
Okay እሺ ጥሩ እንትን በይ የ- link ኡን እልክልሃለሁ።
link ኡን እና ስሙን share አድርጊልኝ።
እሺ እሺ Okay እሺ።
እሺ። በዚህ ስልክ አይደል?
se- se- setup ኡ ያስቸግራል እንትን አያስቸግርም።
ማለቱ complicated process አለው እንዴ?
ምንም የለውም። ምንም complicated አይደለም። እ፣ ራስህ ስት ልክ ስትጫነው ስትጫነው የሚመጣውን ነገር እያነበብክ ማለት ነው።
Alright እሺ እሺ በዚህ ስልክ ነው አይደል?
ና በዚህ ስልክ share አድርጊልኝ። አዎ።
እሺ፣ ይሄ office አመሰግናለሁ።
ስልክ ነው መሰለኝ።
የኛ አዎ።
እሺ ልክ አይ ነው።
ይዘዋለሁ፣ Contact አደርጋቸዋለሁ።
እሺ እሺ እሺ።
Thank you thank you so much እናመሰግናለን። እሺ፣ መልካም ቀን። እሺ፣ ቻው።